ሄሎ
ሄሎ ጤና ይስጥልን።
ሄሎ፣ ጤና ይስጥልኝ።
እ፣ እንደምን ዋሉ? እንዴት ናችሁ?
ሰላም፣ እንዴት ነው?
ሰላም ነን። በቅድሚያ ይህንን ስለከፈታችሁ በጣም ደስ ብሎ ተገናለ
ተማሪ ሜሴጅ ደርሶ ነበርና
እሺ፣ ሙሁድን እባላለሁ ከኩታበልኪው እኔ በባለፈው ነበር የመሰለኝና የእንትን ድርጅቶች ዋጋ ለካ ጨምሯል።
ሙሂድን ነው ሙሁድን አዎ፣
ሙሂድን አህመድ ነው ሙሁድን ኢማም ሙሁድን ኢማም ኩታበር የሚለው
ሙሂድን እ፣ እስቲ ስልክ ቁጥር ንገረኝ። ተመዘገበው።
እሷን ቆይ ላውጣት እናንተ ላድርግልህ። ቆይ ላውጣት እሺ፣ ላውጣትና ደውልልሃለሁ።
እሺ እሺ አባሽ